ሄሎ
ሄሎ።
ጤና ይስጥልን። በስት ቤት
አዎ ቤት የሆነ ትኬት ጨዋታ ፖስት ሆኖብኝ አለ እስካን ሳደርገው ነጭ እየሆነ ነው፣ አያሳየኝም። አንድ ጨዋታ ብቻ ነበር ፖስት የሆነው፣ ሙሉ ተሳክቷል። እንትን አንድ የጠብቀኝ እሺ፣ ላስተላልፈልህ።
ሄሎ ሄሎ።
ቤት ነው።
አዎ ቤት እሺ
እና ነጭ ይሆናል፣ scan ሳደርገው አያሳየኝም። አንድ cashier ጨዋታ- ኮዷን ንገረኝ።
እ cashier ኮዱን cashier ኮዷን አዎ አ- አስራ ሁለት ሃያ አንዴ። እሺ አስራ አራት
አስራ ሁለት አስራ ሁለት አስራ ሁለት
ሀምሳ ዘጠኝ ሃምሳ ዘጠኝ
ሰባ ሁለት ሰባ ሁለት
ሰባ አራት ስልሳ አራት ስልሳ አራት እሺ
አስራ ሁለት ሀምሳ ዘጠኝ ሰባ ሁለት ስልሳ አራት እንትን ነው እሺ አ- ቀ- አስራ ዘጠኝ ይህ አንድ ጨዋታ ስለቀረው ነው ያለቀቀል ምን እንደሆነ እኔ እሱ ጨዋታ postponed ሆኖ ነው እሺ ሀያ አራት ሰዓት እስኪሞላው ጠብቅ
ሀ- postponed ነው ነው መቼ ከነገ መጠበቅ አለብኝ?
postponed ማለት ይኸውልህ ሀያ ሁለት ማለት ትላንት አራት ሰዓት ላይ ማለት ነው ስለዚህ ዛሬ አራት ሰዓት ላይ አሁን ለአምስት ሩብ ጉዳይ ምናምን ይለቀቅልሃል እስከ ዛሬ ማታ ጠብቀው
እስከ ማታ አ ሀያ አራት ሰዓት ሲሞላው ነው የሚለቀው postponed ከሆነ
እና ሂጄ እዛ ቦስት እንትን ማውጣት አልችልም።
አ- አይደለም አሁን ብትሄድ ምንም ትርጉም የለውም። postpone ስላለው አልታረመም። ሀያ አራት ሰዓት ጠብቅ ዛሬ፣ ከዛው ነገ ሄደህ መቀበል ትችላለህ። አምስት ሰዓት ምናምን ስለሆነ የሚለቅልክ ማለት ነው። ነገ ብሎ ሄደህ መቀበል ትችላለህ። እሺ እናመሰግናለን።